hello ጤና ይስጥልኝ ደንበኛችን
እግዚአብሔር ይመስገን እንዴት ነሽ?
ደህና ነን። ምን አይነት የጉዞ መረጃ እንስጥዎት?
የአውሮፓ ጉዞ መረጃ ለስራ
ለስራ አ፣ የት ሀገር ደንበኛችን?
አ፣ የፖላንድ
ፖላንድ።
አ፣ እሺ እ፣ ፓስፖርት አሉት ደንበኛችን?
አዎ አለኝ።
የታደሰ ፓስፖርት አዎ ለስራ አግኝተዋል እዛ?
አይ አይደለም እንዴ